Hello, can I speak to Mr. Sid?
ሄሎ Hello.
ሄሎ ሄሎ።
ሄሎ ይሰማል?
አዎ ይሰማል።
እሺ፣ ከቤት ነው የደወሉት። ምን እንርዳው?
አ፣ password የጠፋብኝ ነው site ቷ ላይ።
Okay፣ password ጠፋብህ? Forgot password ብለሃል?
አዎ ብያለሁ።
Text ተላከልህ?
አልተላከልኝም።
Okay፣ ስልክ ላይ temporary password አልተላከም?
ትልክልኛለህ?
Okay፣ አይ መላክ አንችል፣ automatically ይላካል። Forgot ስትለው ይላካል።
የሆነ ጎግል ነገር ነው የሚያቀርብኝ።
እ እ
የሆነ ጎግል ነገር
አዎ፣ አይ message ላይ እንደ SMS ማለት ነው። እንደዛ አልተላከም temporary password?
Normal Message ውስጥ ገብቼ ልይ።
አዎ፣ እሱ ውስጥ እሱ ውስጥ check አድርግ።
እሺ እሺ።
እሺ፣ መልካም እሺ።